ፀጉር ጥቁረት ይገርማል ገጽ ማማር ወንዳ ወንድነት ጌትዬ ድርድር ተወለድክልን እንወድሃለን መልካም ልደት እንላለን። አንድ ላይ አንድ ዘፈን እንዘፍንልሃለን። እንጀምር ከፎቱ ላይ ባየው ምስል ግርማ ሞገስ ሳትነግረኝ ነገረኝ ምስል
ለእኔ መኖርን ጎልምሰ መገብግን እኔ ማቅናትህ ቤት ቤትን ስትል ውጩን መጥላትህ የአፍሮ ፀጉር ጥቁረት ይገርማል ገጽ ማማር ወንዳ ወንድነት ጌትዬ ድርድር አንተ ባታወራው ባይቀና ምስልህም ያወራል ለልጆች ስትል መኖርክን ሞቶ ይነግራል ሞገስ ግን ያጣው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው እወድሃለሁ እወድሃለሁ እወድሃለሁ እወድሃለሁ ከፎቶች ላይ ባየው ምስልሽ ግርማ ሞገስሽን ሳትነግሪኝ ነገረኝ ምስልሽ ለእኔ መኖርሽ ወጥሽን ጨልፈሽ ለእኔ መስመትሽ ቁንጅናሽን አተሽ ቆንጆ ማርግሽ
እናመሰግናለን እናትና አባታችንን